ሄሎ
ሄሎ ጤና ይስጥልኝ።
ጥልም ቤት ቤት
ቤስት account ኤ ላይ እኔ እሺ፣ ሳላቅ እየመደበብኝ አስቸገረኝ።
okay password ኡን የሚያውቀው ሰው አለ?
ይህንም password ኡንም ቀየርኩ።
እሺ የሚያውቀው ይኖራል ወይ እ?
የሚያውቀው ይኖራል password ን ወይ አየህ፣ አብሮክ ያለ ሰው ምናምን እ? ምን አልሽ?
አብሮክ ያለ ሰው ምናምን ወይ ከጓደኛማ አልቀየርኩትም። አሁን ብቻዬን ሆኜ ቀየርኩት።
እሺ።
ተመደብ
እየተጫወትክ አይደለም አንተ?
የተጫወትኩ ነው እንጂ እሺ እኔ ያ- ከእኔ ፍቃድ የተመደበ ትኬት አለ። አሁን ራሱ
አንተ ያላወቅከው አንተ ያላረከው አዎ
እስቲ ቤት ቤት ቁጥር ንገረኝ ቢል
ሀያ አምስት ሰላሳ ሰላሳ ዜሮ ሶስት ስንት ዜሮ ዘጠኝ አምስት ስልሳ ስንት
ሀያ አምስት ስልሳ እ።
አራት ሰላሳ ሶስት ዜሮ ሶስት
ሰላሳ ሶስት ዜሮ ሶስት አዎ
እሺ በስንት ብር ነው የተመደበው?
አይ ያለ እኔ ፍቃድ የተመደበው በሀያ እ።
ብር አዎ ባለፈው በሀያ ብር እንግዲህ- የተመደበ አለ።
እ?
በሀያ ብር የተመደበ አለ። account አሁን ዜሮ ነው።
አዎ አሁንማ ዜሮ ነው፣ ግን እ።
አንደኛው በአንደኛው የተመደበው በሀያ ብር እ።
ያለ እኔ ፍቃድ ነው።
password ን መቼ ነው የቀየርከው?
አሁንም አንደኛውን አሁን ቀየርኩኝ ልክ እንትን እንዳልኩኝ ማለት እ።
ነው። አሁን ቀየርኩኝ።
እሺ የዚህኛውን ከተመደበ በኋላ ቀየርኩኝ። ካለ እኔ ፍቃድ ከተመደበ በኋላ ከዚህ ፊት ስንት ብር ነበር ካለ አንተ ፍቃድ የተመደበው?
ሀያ ብር
እሺ ከሱ በኋላ ቀየርክ አዎ ቀየርኩ።
እኮ። ከቀየርክ በኋላ አልተመደበም።
አልተመደበም ማለት አሁን ለምሳሌ ብበላ አካ- እንትን እንዳይብኝ ብዬ ነው።
እ፣ አይ password ን ከቀየርከው ችግር የለም። የሚያውቀው ሰው ስለነበር ይሆናል በአንተ ገብተው እንደዛ ያደረጉት እንጂ አንዴ ከቀየርከው ፓስወርድን ድጋሚ አይደረግም።
እሺ እሺ እሺ